ሄሎ ሄሎ፣ ጤና ይስጥልኝ አውርስትና አቶ ብሩክ ከዊፕላስ ሶሉሽን ድርጅት ነበር የምደውልልዎት።
ከዊኬት አልከኝ።
ከዊፕላስ
okay እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ተሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
ግን ይቅርታ ሳልጨርስ አንድ እንትን ላይ መብራት ላይ ስለሆንክ ትራፊክ እያየኝ ነው። እንትን ዳ እሺ መልሼ እደውልልዎታለሁ። ወይ ችግር የለውም።